ጤና ይስጥልኝ ሄሎ ቪዛ ሊዲያ ነኝ። እባክዎትን ምን አይነት የጉዞ መረጃ ልስጥዎት?
ጤና ይስጥልኝ። ሰላም ነሽ?
እግዚአብሔር ይመስገን። እንደምን ነኝ?
እግዚአብሔር ይመስገን። information ምናምን ነገር ፈልጌ ነበር።
እሺ ደንበኛችን ወዴት ወዴት ሀገር ነበር information ሰጡት የፈለጉት?
ወይ ወደ አሜሪካ?
እሺ አሜሪካ በምንድን ነው ደንበኛችን?
ማለት አሁን በምን በምንድን ነው መሄድ የምችለው?
መሄድ የምችው በስቴዲ መሄድ ትችያለሽ፣ እሺ።
በቪዚተር ቪዛ መሄድ ትችያለሽ፣ በወርክ መሄድ